እነሱ ስለምጮህ ነው እኮ።
ጤና ይስጥልኝ።
ሰላም።
ከውዳ ቫይክ ማኑፋክቸሪንግ ነበር የምደውልልሽ።
እሺ
በ junior accountant ነት ነገ ሁለት ሰዓት ላይ የጽሁፍ ፈተና አለሽ። ለቡ ነገ ሁለት መብራት ሰዓት?
ኃይል አዎ፣ ለቡ መብራት ኃይል አርሴማ ፊት ለፊት ከቻልሽ ዛሬ ከሰዓት
ኦ፣ እሺ ከቻልኩ እሞክራለሁ። ዛሬ ከሰዓት እንኳን አልችልም።
እሺ እና ትመጫለሽ ነገ
አይም not sure ማለት like አሁን የነገርሽኝ
okay እሺ
እሺ፣ ከቻልኩ አልቻልኩ እሺ